መሰለኝ እባክዎ የምንረዳው
cash out ብዬ ነበርና በ- በቴሌግራም አዋርቼው ነበር እስካሁን አላከልኝ።
ቴሌግራም ላይ ጽፈዋል።
አዎ
ማን ልበል ስሞትን?
ዮሴፍ ሲሳይ
እሺ ዮሴፍ ተላልፎለታል። መልሱን ስናገኝ ስለምናሳውቁት በትዕግስት ይጠብቁ።
እ
ተላልፎለታል። መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
እሺ እሺ